Hello Hello ጤና ይስጥልኝ። አብሮ ይስጥልን። ከቺፕቺፕ ነበር የምንደውልሎት።
እሺ ስለ service ኣችን ያለውትን አስተያየት ለመቀበል ነበር የደወልነው። እስካሁን order አድርገው ቅር ያሉት ነገር ካለ ብታስተካክሉ ብለው የሚነግሩን ነገር ካለ feedback ለመቀበል ነበር የደወልነው።
okay እሺ ተገናለሁ። እስካሁን ድረስ ባለ ነው በጣም ቆንጆ ነው። ያዘዝናቸው እቃዎች ባዘዝናቸው ጊዜ እየመጡልን ነው። እስካሁን ምንም መጥፎ ያየነው ነገር የለም።
ጥሩ ባይሆን ያው ፕሮዳክት ሌላ ሌላ- የደረሱት በጣም ቆንጆ product ኦች ናቸው የደረሱን እህም።
እና thank you እንላለን እንደውም እሺ ቢጨመር ብለው የሚነግሩን ነገር አለ? maybe platform ኡ ላይ ካዩት ውጭ ይህን product ብትጨምሩ more ከእናንተ order ማድረግ እንችላለን ብለው የሚነግሩን ነገር ካለ
እኔ በራሴ በኩል እስካሁን ድረስ ያሉት በቂ ናቸው ብዬ አስባለሁ። ሌላ ተማሪ ደግሞ የብዙሀንን ድምፅ ሰምታችሁ የምትጨምሩትን የምትጨምሩ ይሆናል። እስካሁን ድረስ እሺ።
ባለው ቆንጆ ነው፣ ግን የጸጉር ቅቤ ብትጨምሩ የጸጉር ቅቤ አዎ፣ እሺ ብዙ እሺ ተጠቃሚ ይኖራል ብዬ እናስገባለን።
አስባለሁ።
እሺ እሺ እናመሰግናለን ስለተጠቀሙ። መልካም ቀን።
እሺ፣ እሺ እሺ